hello hello
ሰላም ነው። ወደ ቴሌ ብር withdraw አድርጌ ነበር እና ብር ብሩ ደግሞ አልገባም ወደ ቴሌ ብር
ስልክ ነው ቤት የሚጠቀሙ አይደለም። በዚህ ሳይሆን በዜሮ አራት የምጠቀመው ወደዚህ ስልክ ነው transfer ያደረኩት ቴሌ ብር እሺ የቤት ስልክ ቁጥር ነገር የምጫወትበትን አዎ
ዜሮ አራት ዘጠና ሁለት እሺ ዜሮ ስምንት ሰዓት
ዘጠና አንድ ነው የሚጨርሰው
አ ዘጠና አንድ ነው የሚጨርሰው ስልሳ አንድ
ዘጠና አንድ ዘጠና አንድ አዎ።
እሺ ዜሮ ዘጠኝ ዜሮ አራት ዘጠና ሁለት ዜሮ ስምንት ዘጠና አንድ አዎ
እሱ ቁጥር ቤት ቤት ላይ አልተመዘገበም።
አ አ?
ቤት ቤት የምትጫወትበት ቁጥር ይሄ ነው፣ አልተመዘገበም።
እስቲ ቆይ አንቺ ደግሜ ልደውል ይቻላል።